हो सर
अभेद जनाला
हेलो ቀለሙ ሞዬ
ወይ እንዴት ነህ?
አለ ወደ ሰላም ነው አለን አለን። እንዴት ነው?
አለ ወደ ሰላም ነው ነይ ሰላም ነህ?
እ ወረዳ ዘጠኝ
አ ሴኩሪቲ ፕሪንተር የጎደላቸው ካለ እዚህ ተቀምጧል። ዛሬ መጥተው መውሰድ ይችላሉ። እነግራቸዋለሁ።
ዛሬ እንኳን ላ- ላገኝ ይችላል። ሰኞ ልምጣ ነኝ።
እ እኔ እንጃ እንግዲህ ዛሬ ውሰድ እያለ ነው ደግሞ ሙሊዮን
አይ እ፣ ጠዋት ደውዬልህ ጠዋት ነበር ታርቅላቸዋለህ። ጠዋት መጥተህ ጠዋት እ?
ታርሳለህ።
እ ጠዋት መጥተህ ጠዋት ትወስድላ ታደርስላቸዋለህ።
ነገ ሰዮ ሰዮ ሰኞ ጠዋት እመጣለሁ።
ለላ ጠዋት ትሰጣቸዋለህ። በዚያው ይደርሳል።
ችግር የለም። በዛው እኔ ሰርቻቸው ነው ወደ ቤት እንትን የምለው።
እሺ ስልኬ ደግሞ ማለት ነው አ ሴኩሪቲ ፕሪንተር ምናምን በተመለከተ እኔ ነው የሚያናገሩሽ። ከዚህ በኋላ
እሺ እሺ።
እ እንትን ምን መስከረም እ፣
መስከረም የለችም ንግሪሽ ገባች?
ለቀቀኝ።
የት ንግሪሽ ነው የገባች? እ አዎ
ይሻላል እባክህ ከዚህ ከመጨቃጨቅ
አዎ ተወረደ ጋር ተቀበል ቀላል
እንዴ። ሰላም አለው።
ዳርሽ
እሺ እሺ ቀለማት